ሄሎ ሄሎ አቤት።
ሰላም ከችፕችፕ ነበር ምደውልዎት።
እሺ፣ ሰላም ነው።
እግዚአብሔር ይመስገን።
እሺ፣ ይቅርታ እስኪ ችፕችፕ አገልግሎታችን እስኪ እንዴት አዩት service ኣችንን?
አሪፍ ነበር። game ኡን አቆማችሁብን እንጂ አሪፍ ነበር።
Okay game ነበር የሚጫወቱት?
አ game ብቻ ነው የምትሆን የ order ምናምን አያደርግም።
Okay order አድርጋ ያቆም አ order አድርጌ አላውቅም እና
እዚህ game game ኡ ቢጀምር እንትን እላለሁ ነው የሚሉን።
አይ ያው ጀምር እንችላለን እንጂ order ያው ትንሽ ነው ቤት ያለው ለጉሊት አካባቢ ቅርብ ስለሆነ በዛ order የማድረግ ሀሳብ የለኝም። ብቻ እህ አዎ
Maybe ሌላ ሰው ምናምን በኔ ስልክ order አድርጌ ሊሆን ይችላል እንጂ እኔ እንኳን order አያደርግም።
እም፣ ግን አዎ ወይ ሌላ ሰው አድርጎበት ይሆናል እንዳሉት።
No no፣ አይ ሌላ ሰው አድርጌ ይሆናል የሆነ ሰዓት ላይ እንደዚህ order አድርግልኝ ብሎኝ ያደረገልኝ ሰው ነበር ያደረግኩት ሰው ነበር አዎ።
እንጂ እኔ ለራሴ አድርጌ አላውቅም።
አይደለ? Okay አ በቃ እሺ። ስለዚህ ይሄን ለመለየት ቢጀምር ከሆነ እናሳውቀውታለን። መልካም ምሽት።